ድረስልኝ ወይኔ መጨረሻዬ እንደዚህ መሆኑ ያሳዝናል።
ሄሎ
ሰለሞን አቤት አቤት እንዴት ነህ?
እንዴት ነህ?
አለሁልህ። ስማ እንዴት ነህ?
የማንዬ ነበረች ናታኔም ኦርደር ናታኒ እ ይሄ ፓፓያ ምናምን የተላከል ትናንት
አቦ አዶ እኮ አቮካዶ ምሮበት ያተላከላት ሄሎ
ይላት አላውቅም፣ ግን
እሺ
ዛሬና እንጠራለን ነበር የሚሄድ እ እ
አቮካዶ ነበራት እዛ የሚሄድ አዎ ውላት አቮካዶ አራት ነው ምናምን አቮካዶ አይደለ
ማን ነው ይዞት የወጣው? አዎ ናቲ ናትናኤል ዳኘ
ናትናኤል ነው።
አዎ ናትናኤል ዳኘ ነው የወጣው።
እዚህ ሸምሱን ሸምሱን ነው የሚያሳየኝ እና
አዎ በሸምሱ ነበር አሳይ እንደተደረገው ግን location አ በ location ስህተት ወደ እሱ አድርገነዋል። ወደ እሱ አቅጣጫ ስለሆነች እሱ ያለችው
okay፣ እሺ፣ እሺ በቃ